be broken. Taken out, gave us five, so many people, people do yet they do.
ሄሎ ጤና ይስጥልኝ።
ጤና ይስጥልን ቤተሰብ ቤት እንዴት ዋልሽ?
እግዚአብሔር ይመስገን። ምን ነበር?
እ፣ የትኬት ችግር አጋጥሞኝ ነው።
እሺ እሺ።
እ፣ አስቶን ቪላ ከቦርንማውስ ሲጫወት ፈርስት ሃፍ ሶስት ጎል አይገባም ነው ያልኩት እና አልገባም፣ ግን ኤክስ አድርጎኛል።
እሺ የ- ምንድን ነው በወረቀት ነው የቆረጥከው ወይስ በ- አይደለም account account እኮ ትልክልኛለህ ticket ID ውን?
የምኑን የብዙ ናቸው ሁሉንም ነው ምልክልሽ?
አንድ አይነት ከሆነ ችግር የለውም።
አዎ፣ አንዱን አንድ አይነት ነው።
እናሳውቃለን። አንዱን ነው አንድ አይነት ነው።
check አድርገህ ነው ልክ ከሆንክ አ አሳውቀን እንዲስተካከል እናደርጋለን።
ጥሩ አንድ አይነት ናቸው። ምን ላይ አንዱን ልላክልሽ?
ላውቀው። ቴሌግራም ላይ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ቆይ አንዴ አንዴ እሺ እ፣ አርባ አራት ሰላሳ ሰባት የሚለው ነው።
አዎ አዎ እዛ ላይ ላ በቃ እሺ፣ screenshot አድርጌ ነው ምልከው።
አይ እንትን ነው ኦንላይን ላይ ስለሆን copy paste አድርገህ ላከው።
ምኑን ነው ኮፒ? እሺ እሞክራለሁ።
ይሁን እሺ ብቻ እሺ ላከው ችግር እሺ የለውም።
እሺ እሺ